ይመስለኝ። ዝሉ ወዮ ነው።
እንዴት ነሽ?
እንዴት ዋልሽ?
አለም ፀሐይ አለች?
አለች። አዎ።
እስቲ ላገኛት።
እሺ ወይኔ
ወይ አለም ፀሐይ hello፣ ሌላ ቤት አቤት አቤት አለም ፀሐይ አቤት ጋር እየሰማሁሽ ነበር።
እየሰማሽ ደህና ነሽ? እንዴት ነሽ? አረ ቡና ጠጡን።
እሺ መጣሽ እሺ።
እንዴ?